ሄሎ ሄሎ ሄሎ፣ አቤት።
ዲስካውንት ፈልጌ ነበረ እና
እሺ አለ
እሺ፣ አብዶዊኖ ፕሊዝ፣
እ?
አብዶዊኖ እ?
ፕሊዝ፣ ፕሌፕሲ ሲቲ ስካን
አብዶሚናል ፐልቪክ ነው
እ?
አብዶሚናል ፐልቪክ።
ሰርቪስ። አዎ አዎ፣
እሺ without contrast ምንም የለውም። contrast የሚል ነገር አለ።
ኮንት አ- አለው contrast with contrast ነው የሚለው CT scan with contrast።
with contrast።
አዎ እሺ እንደዛ ከሆነ
እ። እና አለ ማለት ነው።
አለ አለ CT scan ነው።
እሺ፣ ዋጋው ስንት ነው?
እሺ ልነግርሽ ነው።
እሺ
with contrast ከሆነ አስር ሺህ አንድ መቶ ሀምሳ ነው የሚሆነው።
አስር ሺህ አንድ መቶ ሀምሳ አምስት ብር።
አዎ
እሺ እሺ